ጤና ይስጥልኝ። ፔረሊስ ነው ባኮ ምንድን ነው?
በልስንዋላዊ ጅራ ቦደፋሜ ደፋጋድ
ይቅርታ አደረኛችን አማርኛ መናገር ይችላሉ?
አዎ አማርኛ አላውቅም።
እሺ ደንበኛችን በጣም ይቅርታ። አሁን ኦሮምኛ መናገር የሚችል ሰው የለም።
አዎ አዎ አዎ አዎ ነገ ይደውሉልን በሰዓት ደንበኛችን።
በኋላ መልሳለሁ።
እሺ መልካም ምሽት ይሁንልዎት።
አየደ ማናንዳ ቀባሜ አመሰግናለሁ።